hello ጤና ይስጥልን Best Bet።
hello
ጤና ይስጥልን Best Bet።
ወይ እንትን back ብዬ ወጥቼ እሺ
ተመልሼ ስገባ ሁለ- ሁለት መቶ ሰባ ዘጠኝ ብር ቆረጠብኝ።
እ፣ እንዴት እንዴት?
እየተጫወትኩ ነበረ።
እሺ ብር ምን ተወስዶብህ ነው?
አዎ
withdraw ተደርጎብህ በሰው ነው?
እንትኑ ላይ ሳይሆን withdraw ም ተደርጓል። ተ- ገ- ገብቼ ሳይ ግን እኔ withdraw ም አላደረኩም።
okay እሺ። ከአንዴ ጠብቅ። የደወሉበትን የ Best Bet ቁጥሩ
አይደለም ሌላ ነው።
እሺ፣ የ Best Bet ቁጥር ንገረኝ።
እሺ ዜሮ ዘጠኝ ሀምሳ አራት እሺ ስልሳ ስምንት ስልሳ ስምንት አርባ አምስት ስልሳ ስምንት
ሌላ ነገር ነው። ስንት ብር ነው?
ሁለት መቶ ሰባ ዘጠኝ ብር
ዛሬ ነው አይደለ?
አሁን ነው አሁን ይቶ
አዎ withdraw ተደርጓል። እሺ ሁለት መቶ ሰባ ዘጠኝ ብር
እኮ እኔ አይደለሁም ነው ያደረኩት።
በ voucher ነው የተደረገው፣ ግን pending ላይ ነው።
እኮ ወደ አሁን እንዴት account መመለስ ትችላለህ።
እንዴት አድርግቼ ከዚህ ከእንትኑ ላይ ነው የምችለው ከዛው ከ account history ውስጥ ገባና ያንተ የስልክ account history ላይ አ ቤት ቤት ላይ ገብታ account history የሚል አለ አይደለ?
አ እዛ ውስጥ ገባ voucher history የሚል ያመጣልሃል።
እሺ ከዛ voucher history ውስጥ ገብታ አ voucher code ይሰጣል print ስትለው አ ያን voucher code ወስደህ deposit ነክታት voucher የምትላለች አይደለ?
አ እዛ ላይ ኮዱን አስገብተህ ወደ account deposit አድርገው። እሺ እሺ